ከቤስት ቤቲንግ ወደ ቴሌብር ተዘዋውሬ አልገባም።
ወደ ምን ባንክ ነው ወጪ ያደረጉት?
ወደ ቴሌብር
እሺ፣ አንዴ
በዚህ ጊዜ
በአሁን በደወልኩበት ቁጥር ነው።
አ አ
መቼ ነበር ወጪ ያደረጉት?
ማታ ማታ እኛ ጋር አልመጣም። እሺ፣ እነሱ ጋር ደውሎ ይጠይቋቸው።
በስ- በስንት ስንት ነው የምደውልላችሁ?
ማን ቤስት ቤት ነው?
እ እ ቤስት ቤት ነው።
ምን አልከኝ? ቤስት ቤስት ቤቲንግ ቤት ነው የተጫወቱት።
አ አ አ ሰማንያ ስምንት ዜሮ አራት
እሺ፣ ሰማንያ ስምንት ዜሮ አራት